ሰላም ጤና ይስጥልኝ። ቪዥን ኢትዮጵያ ሳንቲ ነኝ። እባክዎ ምን ልርዳው?
ሰላም ጤና ይስጥልኝ። maintenance report ለማድረግ ነው።
እ፣ ድምጾት አይሰማም። ይቅርታ ደንበኛችን።
maintenance report ለማድረግ ነበር።
እሺ ቪጂ ID ዎትን ይንገሩኝ።
ዘጠና ዘጠና
ዘጠና ዘጠና አዎ
እሺ፣ አንዴ መስመር ላይ ጠብቁኝ። አበበች ሆቴል ኖት? መስመር ላይ ያሉ ደንበኛችን ቀበሌ ዜሮ አምስት መዝናኛ ሀያ አራት ነው።
እሺ፣ በዚሁ ስልክ ነው የተመዘገቡት?
አይ ይሄኔ ስልት ነኝ እናት የተመዘገበው በምን ስልክ እንደሆነ አላውቅም።
እሺ እኮ የተመዘገቡበትን TIN number ይነግሩኛል ወይም እ፣ ስልክ ቁጥር?
number ኡን ላውጣልሽ እሺ ይቻላል።
አንዴ እንዴት ነው ምን ተገባኝ?
መስመር ላይ ያሉ ደንበኛችን።
አንዴ ይቅርታ፣ TIN number ኡን እያወጣልሽ ነው።
እሺ
ሁለት ዜሮ ይሰማል? hello ይሰማል እናት?